hello ጤና ይስጥልኝ ቻኮል።
አብሮ ይስጥልን።
ሰላም ጤና ይስጥልኝ። እንዴት አደርሽ
ምሽት ላይ ወደ ቴሌብር transfer አድርጌ ተቆርጧል፣ ግን ወደ ቴሌብር አልገባም።
እሺ የቴሌብር account ቁጥሮችን ይነግሩኛል?
ዜሮ ዘጠኝ አስራ ስምንት
ዜሮ ዘጠኝ አስራ ስምንት ዜሮ አምስት ዜሮ አምስት ሰባ ሶስት ሰማንያ ሁለት
ሰባ ሶስት ሰማንያ ሁለት ሻንዲ መስመር ላይ ጠብቁ።
እሺ ሰባ ሶስት ሰማንያ ሁለት ነው። ሰባት ሺህ ብር
ከምሳ ሰዓት ስምንት ድረስ ይጠብቁ ይደረግ።
እ?
ሰባት ሺህ ብር ነው እኛ ጋር ያለው።
አዎ ሰባት ሺህ ብር
ታገሱ እስከ ምሳ ሰዓት ድረስ ገቢ ይደረግሎታል።
ምን አልሽኝ?
እስከ ምሳ ሰዓት ድረስ ገቢ ይደረግሎታል። ትንሽ ይታገሱ።
እሺ ችግር የለውም። እሺ thank you